Hello ጤና ይስጥልን Best Bet
ቅድም hello hello እሺ ይሰማል እሺ ምን እንርዶት እ ቅድም deposit አርግተን ማለት ነው እሺ
ነግረናቸውም አ- አርግ ያሉትን በ Telegram deposit እንዳረክ በ Chapa ካረክ screenshot አርግተ በቴሌግራም ላክልን ብለውን ልከንላቸዋል።
እሺ መልስ ጥብቅ ብለውን ነበር። ያው ዝ- እስካሁን ምንም ያየነው ነገር የለም።
ቴሌግራም ላይ ስምህ ማን ነው
በቁጥር ነው። ቁጥሩን ልንገርህ እሺ
ዜሮ ዘጠኝ አርባ ስድስት እሺ
ሰላሳ አራት
እሺ ሰባ ሁለት ሰባ ሁለት
የ deposit text ምናምን ይላል ከሆነ Dear ማን ነው የሚለው ሀሰን ምናምን በቃ አዎ አዎ
Okay deposit ነው አይደለ
እ? አዎ የ Best Bet ቁጥር ይሄኛው ነው ዜሮ ዘጠኝ አርባ ስድስቱ ነው በ- የቤ-